Guayalana.
Hello, tienes tres minutos?
ሄሎ ሄሎ፣ አቤት።
እ ሽልማት እሰጣለሁ።
እ?
ሽልማት
ሽልማት ፍሊንስቶን ሆምስ ነው የደወሉት። ይሄ ሽልማት አይደለም።
እ ፍሊንስቶን ሆምስ ነው የደወሉት።
አልሰማሁም፣ አልገባኝም። እ ቴሌቪዥን ላይ አገኝቼ ነው።
እኮ እኛ ቤት እና ሼር ነው የምንሸጠው።
አ ቤት አዎ፣ እህ ነው ያለሽ ልምጣ እህት አካባቢ አዲስ አበባ ላይ።
አዲስ አበባ አዎ፣
እሺ እኔ እንትን ነኝ እዛ ጋር እ ማነው መቃኒስ መቃኒስ ነው።
እሺ። ምን ላይ ነበር ማስታወቂያ የሰሙት? ምን ነበር የሰሙት?
እኔ ሽልማት ባጃጅ ነው የምፈልገው
okay። እኛ ሽልማት አንሸልምም።
እ ሽልማት እኛ አንሸልምም አልኩት።
ባክሽ በይ እ
ሽልማት አንሸልምም፣ ተሳስተዋል።
ምንድን ነው የምንፈልገው?
እኛ ቤት ነው የምንሸጠው፣ አፓርትመንት ነው የምንሸጠው።
እሺ